ፌዴሬሽን ምክር ቤት እንዴት ናችሁ?
እንዴት ነው የተከበሩ?
ደህና ናችሁ? ሲቸግረን ወደ እናንተ ጋር ደወል።
እንላለን።
የአፋር ብሔራዊ ክልል ምክትል ፕሬዚዳንት ኤሌማ አይ።
ወንድ ነው ሴት አዎ።
ናቸው?
ወር ወንድ ነው። ኢላማ ኢላማ አቡበከር እ?
ኢላማ አቡበከር ኤ ነው ኤ ነው ኤሌም አሌማ አዎ።
አይደለም ኤሌማ አቡበከር አቡበከር እሺ
ወንድ ነው።
ኤሌማ እሺ አመሰግናለሁ ኢላማ ኢላማ ሊ አይደለም ላ ኤላ ላማ አ አ ኢላማ እሺ እሺ አመሰግናለሁ እሺ አላ